ጤና ይስጥልኝ። ሁሉ ስፖርት በምን ልርዳዎ።
እሺ ሁሉ ስፖርት ባለፈው ሐሙስ ዕለት ብር አዘዋውሬ ነበር። እንትን አላለኝ አልገባም ወደ ቴሌ ብሬ።
እሺ transaction ኡን ይላኩልንና ቴሌግራም ላይ ይስተካከሉታል።
ያ የላኩትን አዎ የላኩበትን የ transaction history ም ይላል አይደለ? ሁሉ ስፖርት ላይ አዎ እሱ ላይ ይግቡና ያስተላለፉበትን screenshot አድርገው ቴሌግራማችን ላይ ይላኩልን።
አዎ በዚህ እንዴት አድርጌ ቴሌግራም በየትኛው ዌብሳይታችን ላይ የጥያቄ ምልክት አለች አይደል? እሷ ጋር የቴሌግራም ምልክት አለች።
አ እዛ ላይ ይላኩ። እሺ